ሄሎ ሄሎ ሄሎ ሄሎ ወይ ሄሎ order ዘግቷል አይደለ?
አዎ
እንትን ነው customer ዋ ስለቆየብኝ አልቀበልም ብላ ስልኳን አጥፍታለች። ለእኛ እያነሳችልንም አይደለም እና እሺ order ኡ ደግሞ ብታውቀኝ አንድ ሰዓት ከስድስት ደቂቃ ሆኗል። ስለዚህ ለምታደርገው እኔ እኮ ካቻለኝ ልክ ተጠቤ ስወጣ እኮ ነው ከቢሮ መጀመሪያ ደወለልኝ። ልክ ተጠቤ ስወጣ እኔ ነገሩ አንድ ሰዓት አንድ ሰዓት እኩል በፊት ነው ያዘዝኩት። እኔ ሊያንስ ችግር አይደለም የቢሮ ሰማንያ ችግር ዘጠኝ ነበር ሰላሳ አልዘጋችሁም አምስት ሰማንያ ዘጠኝ ሰላሳ አምስት እ እንዴ እኔ ሁሉ ዘጠና ምግብ አንድ አልከፍልም።
ሰማንያ ዘጠኝ ሰላሳ አምስት ዘጠና አንድ እ?
ሰማንያ ዘጠኝ ሰላሳ አምስት ሄሎ ሙባረክ መጀመሪያ እኮ ኦርደር ሲቆይብህ ቆይቶብኛል ተብሎ ይደወላል አይደለ እሱ መደወል ወላ እና ቻ- ቻለው እኔ ጋር መቼ ነው ኦንታይም ሳይወጣ ሳያደርግ ኦርደር የሚወ ገብቶኛል ኦን ታይምም እኮ እንዲያዝልክ ማለት ነው ካላሳወቅከን እኮ ከቻኖሌም አይደለም ከምንም ቢሆን ኦን ታይም አያዝም አይደለም ግን እኮ ስታሳውቅ ከቢሮ ደወለልኝ እኮ ከቢሮ ከቢሮ አምስት ደቂቃ እየቀረ ደወለልኝ እ ደውሎልኝ ኦርደሩ ከሰማራ በፈጠን የፈጠን ትፈልግልኛ ትፈልጋለች እና ፈጠን ብለው ውሰድላት አለኝ። ቻለውን ይዛ እያለሁ ማለት ነው።
አንተ ከዛ ምን- ቻለውን ቻለውን ገብቼ አሁን ምግብ የኛ አወጣለሁ።
ደቂቃ? ሄሎ አ?
ሙባረክ ቻለውን አሁን አንተ ገብቼ ጋር ስንት ደቂቃ ነው የሚያሳየህ?
አ አንተ ጋር አሁን ስንት ደቂቃ ነው የሚያሳየህ?
እዛ የዶር ሰዓት መጀመሪያ የዶር ሰዓት ቢሮ የዶር ሰዓት አ፣ ሁለት ማይነ- ሁለት ደቂቃ ማይነስ ብሎ ጀምሮ ነበረ። አሁን ግን አንተ እሷ አሁን- ጋር ደውዬ አንቺ ጋር አንቺ ጋር እስካሁን ቆይቼ ተኩል ደቂቃ ነው የሚያልፈው ገና እንደውም ስክሪንሾት አድርግ እናሳይ ላክልን። ድራይቨር ሰፖርት ላይ ስክሪንሾት አድርገን ላከው።
እሺ እሺ ሙባረክ